ነው location ኡ
ሄሎ
ሄሎ ያብ አቤት።
አቢስ ሰሎም የሚባል ሰው ደውሎ ነበር ያብ እሺ እና ቲማቲም በአንድ ነው order ያደረገው አምስተኛ ጓንድ እ እና አልተቀበልኩም እኔ ከከተማ ውጭ ነበርኩ ስልኬን አጋጣሚ ቤት ሰጥቻቸው ነበር የሄድኩት አልተደወለም አልተቀበልንም አሉኝ አሁን ስመጣ ነው የሚለው
በ- በ- በስንት አዝዤ በአንድ አምስተኛ ወር በአንድ ነው የሚለው እዚህ ጋር ሚያንድ አዎ
ከዛ ዛሬ ምን አላልኩ እ? እኔ አልተቀበልኩም።
ከከተማ- ከከተማ ውጭ ነበርኩኝ። አጋጣሚ ስልኬንም ሰጥቻቸው ሂጄ ነበር። ማንም የደወለ የለም አሉኝ። አሁን ግን ስልኬ ላይ ገብቼ ሳየው delivered ሆኗል አለ። እዚህ ጋርም delivered ነው የሚለው።
እስቲ refund ውስጥ የለ search አድርጊው በስልኩ እሺ፣ እሺ።
የለት እስቲ ካልሆነ የተላከ complete ይመስለኛል።
ላስገባ ወይንስ አይ check አድርጊው search አድርጊው የቶሜቶ refund ሊኖር ይችላል refund?
ይኸውና ብሩን ቶሜቶ ስንት ብር እንደከፈለ ይኸውና እሺ፣ check አድርጊው እሺ፣ በቃ እሺ።